Mira,
Hello፣ Hello። አቤት፣ ጤና ይስጥልኝ።
አብሮ ይስጥልን።
ወደ ፍሊምስቶኖም ስደውለው ነበር ሰማንያ አንድ ሰማንያ ስምንት ላይ
አዎ፣ እንትን አክሲዮን ማህበር እየተኛው እንደሆነ ልጠይቅ ፈልጌ ነው።
እሺ፣ ይቻላል። የት አካባቢ ነው ያሉት?
ወደ ሆሳና ቅርንጫፍ
ሆሳዕና። እሺ፣ እ፣ አክሲዮኖችን እየሸጥን ያለ ነው እ፣ ባሉበት ቦታ እ፣ በባንክ በኩል መግዛት ይችላሉ። አንድ አክሲዮን ሰባት መቶ ሀምሳ ብር ነው የሚሸጠው። አንድ ሰው ደግሞ መግዛት የሚችለው የአክሲዮን እ፣ ዝቅተኛው እ፣ መጠን መቶ አክሲዮኖች ነው። ከሰባ አምስት ሺህ ብር ጀምሮ መግዛት ይችላሉ።
እሺ። ከንግድ ባንክ relation አለው?
እ?
ከንግድ ባንክ relation አለው?
ከመ- መግዛት እ፣ ሲፈልጉ አ አ በንግድ ባንክ በኩል መግዛት ይችላሉ።
እሺ። እና ከሰባ አምስት ሺህ ብር ጀምሮ እስከ ሁለት ሚሊዮን ድረስ ነው ያለው። በሚፈልጉት ልክ መግዛት ይችላሉ።
እሺ፣ እናመሰግናለን።
የሽያጭ ባለሙያዎች እ፣ ይደውሉሎትና አ፣ እ፣ በምን መልኩ እ፣ መግዛት እንደሚችሉ ከእነሱ ጋር ያለውን ነገር contact ያደርጋሉ።
እሺ፣ እሺ።
እሺ ስሞትን ማን ልበል።
ነብዩ ኃይለ
እሺ ማስታወቂያችንን ከምን ላይ ነበር የሰሙት? አቶ ነብዩ ማስታወቂያችንን ከምን ላይ ነበር የሰሙት?
ከኢትዮ ቴሌ
SMS። እሺ አ፣ እሺ እሺ፣ አቶ ነብዩ ይደወልሎታል። መልካም ቀን ይኑሎት።
እሺ፣ እሺ። መልካም